Hello ሰላም ጤና ይስጥልን ቺፕቺፕ
ሰላም እግዚአብሔር ይመስገን
አለን እንትን የሆነ መኮሮኒ ያዘን ነበርና group ሊሞላ አንድ ሰው ሲቀራ out of stock አለ።
Okay እስኪ ስልክ ቁጥር ይንገር ዜሮ ዘጠኝ አምሳ አስራ አንድ ሀያ አራት
አለም በሚለው
አታዘናል።
አዎ ሁለት ሰው ነበራቸው ያዘው አራት
ግን ሶስተኛ ግሩፕ ነገ ከሚመጣልን ጋር አንዱ እንዲመል ነበረ እና አውቶ ስቶክ ይላል።
ይሞክሩትና ውስ ጥረት ሲያጋጥም ነው እንደዚህ የሚለውት እምቢ ካለ ሀያ አራት ሲሞላው ሄድ ያደርጋል። በር ነው እሺ።
የሚመለሰው። እስከ ማታ ግን እየሞክሩት ሲክት ምናልባት እስከ ማታ የሞክሩ
ማለት group ባይሞላ አይሆንም። አራት ኪሎ ነው እንዳልኩሽ ያዘዝነው አዎ፣ ሁለት ሶስት ሰው ነው መሆን ያለበት። አዎ።
እኮ ስለ እሺ በቃ ሶስተኛ ሰው እስከ አስራ ሁለት ሰዓት እስከ ሁለት ሰዓት ማታ ይሞክሩት።
በቃ እሺ እሺ አመሰግናለሁ።
ይደርስ